ጤና ይስጥልኝ ዶክተር
እንትን stand up comedy ቲኬት እንትን ለማለት ፈልጌ ነው።
እሺ እሺ የ- እሺ VIP ነው የፈለጉት normal ነው።
ምን አልሽ?
VIP ነው የፈለጉት normal ነው።
VIP ስንት ነው? normal ስንት ነው?
VIP አንድ ሺህ ብር ነው። normal አራት መቶ ብር ነው።
VIP ምን?
VIP አንድ ሺህ ብር ነው።
እሺ normal ኡ አራት መቶ ብር ነው።
እሺ እንትን ምንድን ነው ለሁለት ሰው መች ነበረ ቀኑ?
ነገ ነው። ነገ አስራ አንድ ሰዓት እ? ነገ ኢንተርኮንቲኔንታል።
አስራ አንድ ሰዓት አዎ ነገ አስራ አንድ ሰዓት ኢንተርኮንቲኔንታል ሆቴል ነው።
በጣም አሪፍ። እሺ ሁለት VIP ፈልጌ ነበረ።
ይቻላል። እ፣ ስንት ሰዓት ላይ ነው?
አስራ አንድ ሰዓት ላይ ነው።
አስራ አንድ ሰዓት አሪፍ።
በአካልም እዛው መግዛት ይችላሉ። አሁንም ደግሞ ዛሬ ነገ የሚሸጠው እስከ ዘጠኝ ሰዓት ተኩል ስለሆነ ዛሬ አዎ አሁን የእኛ የዶንኪቲዩብ ቪዲዮ ስር ከስር ገብተው የ stand up comedy የሚል link አለ። እሱን ሲነኩት account ኡ አለ።
እሺ የሁለት ሰው ትልኪልኛለሽ? ይቅርታ ላስቸግርሽ።
ቪዲዮ ላይ አለ link ኡ።
ቪዲዮን አላ- አላየሁትም። ቪዲዮ ፖስተር ነው ያየሁት።
any ቪዲዮ ላይ link አለ ከስር። ዝም ብለው ቪዲዮን ሳይ ማየት ሳይሆን link ኡን ብቻ ነው የሚጫኑት። ከዛ ቀጥታ እሺ ስሞትን፣ ሙሉ ስሞትን፣ ስልኮትን እና ደረሰኙን አስገቡ ይሎታል። የከፈሉበትን account ኡን ልንገሩት ወይስ text ላድርግልህ?
እኮ account ንገረኝና ቴሌግራም ላይ ነው የምልክልሽ።
አይ link ኡ ነው ምንም መላ በቴሌግራም ሳይሆን እዛም እ፣ ይዘው መምጣት ይችላሉ። ምንም ችግር የለውም።
እሺ text ወይ ትልኪልኛለሽ? link ኡን እንትን ለማለት አክ- እሺ አ- account ላክሎት።
account ላኪልኝና ቴክ- በ text እንትን ለማለት